ጤና ይስጥልኝ ሆቶ ሬስቶራንት ነው?
አዎ አሪፍ ፔ ነው ደውልሎ ኢክራም እባላለሁ።
እሺ
ስሞትን ማን ልበል?
ትህትና
ትህትና እሺ አዎ፣ ትህትና አዎ።
በ- በዚህ አስራ አምስት ቀን ውስጥ ምንም አይነት transaction አላስገቡም። ያጋጠመው ችግር አለ?
አይ ችግር የለም POS ይሰራል።
POS ይሰራል።
አዎ
Okay ምንም ችግር የለም።
አዎ ችግር የለውም። አዎ እሺ ከአሪፍ ፔ ጋርም ሆነ ከ POS ጋር የተገናኘ ሌላ ችግር ካለ ያጋጠመውትን ችግር በአስራ- በዘጠና ሶስት ዘጠና አምስት ደውለው እርዳታ ማግኘት ይችላሉ።
እሺ መልካም ቀን።
እሺ አመሰግናለሁ።
ስለ አገልግሎቴ ማንኛውም አስተያየት ካለው ከሚሰሙት ድምጽ በኋላ አስተያየቱን ያስቀምጡ።